ጤና ይስጥልኝ።
ጤና ይስጥልኝ ከአሪፍ ፔይ ነበር የምደውለው። መጂድ ሱልጣን ነው?
እ መጂድ ሱልጣን ነው?
አ ከአሪፍ ፔይ ነበር የምደውለው። ከአሪፍ ፔይ ነበር የምደውለው።
እሺ ደንበኛችን ትናንትና screenshot ላኩ ብለኖት አላኩም ነበረ።
አ እሺ እልካለሁ። ቆይ እሺ፣ ስልክ ቁጥሩን ይዘውታል?
እ እ ስልክ ቁጥር የቴሌግራማችንን ይዘውታል?
አ ይዤዋል።
እሺ፣ ደንበኛችን እሺ እሺ፣ እናመሰግናለን። መልካም ምሽት።